Hello ወይ ቀረ እንዴ? መልሰህ
አዎ ቀረው እባክሽ እንዴ? ምን ለምን?
ምን ይሄ ባለፈው ሰውዬው የሰጠኝንም መድኃኒት አልሞከርኩትም።
አ እሱን ልሞክረው እስኪ ብዬ ነው ዝም ብሎ ፕላስተር ኮ አድርጎ ኮፍያ አድርጎ እዛ እንትን ማለቱ ደበረኝ።
እውነት ሐኪም ፊት ያው ያው እንትን ገለገለጠው ሲልሽ ምን ትያለሽ?
እም፣ እስቲ ለዛ ብዬ ይሄንን መድኃኒትን ልሞክረውና እ።
እስቲ ልየው እስቲ አንዱ ለቀር ልየው ብዬ ነው።
እውነት አዎ በጣም የሚገርም ነው። በቃ እሺ እንግዲህ እሺ እ?
እሺ በቃ እሺ እኔ አዎ አልገባም ስለደበረኝ ነው።
በቃ እሺ እሺ አዎ።
እሺ
ያው ይዤ ብያት ሄዳለች።
አዎ ማለችኝ እኮ እምቢ ብሎኝ አለች። እናንተ ጋር ደውዬ እምቢ ሲለኝ እሷ ጋር ስደውል ቻውሽ እሺ ቻው